Arrastando, não funciona isso não, mano.
Era, era assim. mesmo.
Ah, oi?
result ከደረሰ ለመጠየቅ ነበር።
እ?
result ከደረሰ ለመጠየቅ የምን result ነው?
lab
MRI?
አይ lab result
እሺ፣ ስልክ ልስጥ ሄሎ።
ሌላ
እ?
ሌላ ስልክ ልስጥ።
እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት
ዘጠኝ ሰማንያ ስምንት ሰላሳ ሶስት
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
ዘጠኝ ሰማንያ ስምንት እሺ አመሰግናለሁ